Lama aiba አማጋጋይ ማዋል ሄሎ፣ ሄሎ ጤና ይስጥልኝ ሀሚድ ነኝ መለጋ
እግዚአብሔር ይመስገን። ዛሬ ሲስተም ሙሉ እንዲህ ብሎ ልጆች ካስተማር ቆሞ አ አ የምን ሲስተም የትኛው ሲስተም ሄሎ ኤፍሬም፣ አቤት ኤፍሬም ተወልደ የሚል ካሻል እኮ ኤፍሬም እሺ የትኛው ሲስተም ነው እምቢ ያለ
እዚህ ሎግን ሎግን ብለን ወደ ውስጥ ይገባ መግባት እንችላለን፣ ግን select ምናምን አድርገን የልጆችን ጨዋታ ማውጣት አልቻልንም።
okay እሱ እየተስተካከለ ነው እሺ የኳስ- አ አ አንዳንድ ሰውም እንደዚህ ቅሬታ እያቀረበ ነው እና already አ።
ሪፖርት ሪፖርት ተደርጓል እየተስተካከለ ነው እኛ ጋር ደግሞ ይሰራል አንዳንድ ቦታ ላይ ይሰራል የተወሰነ customer ብቻ customer ወይም client ነው እየሰራ አይደለው ስለዚህ okay አ ትንሽ ጠብቀንና ከዛ አ።
በኋላ እናሳውቃለን
okay፣ እሺ እሺ። አይ ልጆች ምናልባት customer ስላስጨነቀኝ ነው።
እሺ እሺ እንደዛ በላቸው ትንሽ ይጠብቁ
እሺ እሺ እና አይ ነው እንትና